hello hello
አቤት hello
አቤት
ሰላም ጤና ይስጥልኝ። ሎንጂቲዩብ ነው። ምን ልርዳዎት?
እሺ ጋር መምጣት ፈልጌ ነው በላይ። እሺ ጋር መምጣት ፈልጌ።
እሺ ስንት አመት ነው?
ስድስት
እሺ እ አሁን ላይ እጹብ ድንቅ ልጆች አምስት አመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው። እ የስድስት አመት አ- አይቻልም።
እሺ እሺ እሺ አመሰግናለሁ።
እሺ ማለት ነው።
እሺ እና